ሄሎ ጤና ይስጥልኝ። ጉዳይ ሀና እባላለሁ። ምን ልርዳው?
ቴሌቪዥን ላይ የዲሹ እንትኗ ተሰብራ ብሎና ሄሎ ምን አሉኝ? ይቅርታ።
አ፣ የዲሽ ኬብሏ ማስገቢያ ብረቷ አለች ኧረ
አዎ
አ፣ እቺ ብሎና እሷ ተሰብራ በሰካም ይሰራልኛል። ትንሽ ብረቷ ተሰብራ
እሺ። ከዚህ ይሰራል ቀደም ይላል?
ጉዳይን ተጠቅመው ያውቃሉ?
እም፣ ከዚህ ቀደም ጉዳይን ተጠቅመው ያውቃሉ?
ከዚህ ቀደም አላውቅም።
እሺ። ስለ አንዴ- ጉዳይ መረጃ ከየት አገኙ?
ይህንን ስለ ከድረ ገጽ ድርጅት መረጃውን ከየት ነው ያገኙት?
ጎግል ላይ ነው ያገኘሁት። ባለሙያ እየፈለኩኝ እሺ። ሙሉ ስሞን ይንገሩኝ።
በረከት ሀሳን
በረከት ሀሳን ሀሰን።
አዎ
እሺ። አሁን በደወሉ ስልክ ቁጥር ይገኛሉ?
አዎ እሱ የት አካባቢ ነው ባለሙያ የሚፈልጉት?
አ፣ እኛ ኦሮሚያ ክልል ነው።
Okay። እኛ አሁን ላይ እየሰራን ያለነው አዲስ አበባ ላይ ብቻ ነው።
አይ
እሺ። መልካም ቀን እንዶት
አይ